ሄሎ
ማዚ ወይዬ
እንዴት ነው? እንዴት ናት?
አለን ለን
ስልኩ እየሰራ ነው አይደለ? አላስቸገራችሁም?
አዎ እየሰራ ነው።
ምን አዲስ ነገር አለ? ሌላስ?
ምንም የዴዚ service ነበረ ጽዬ። ከዛ አሁን ካርዱን እያየሁት service provider ስምም ስልክም የለውም።
የበፊቱ አስካርድ
የበፊቱ ላይ ደግሞ ሰናይት ናት የምትሄድላት። ግን የበፊቱ ላይ cooking cleaning ነው ሰርቪሱ ማለት ነው።
okay
last week ላይ የነበራት service እንግዲህ አስፋ cooking and cleaning ነው ሰርቪሱ። አሁን ላይ ግን cleaning ብቻ ነው የሚለው ካርዱ።
comment ምንም የለም።
ምንም የለውም።
PA ስንት ነው?
አራት ዘጠና ስድስት
እሺ ናት አየዋለሁ፣ እደውልልሻለሁ።
እሺ እሺ።
እሺ